ሄሎ ሰላም አይ- ኢንቨስት ቤት ሰራኔ ባኮ
አ ሄሎ
አ ሄሎ ሰላም ጤና ይስጥልኝ።
ሄሎ
ይሰማል? ሄሎ አይሰማም?
ማል ምንድን ነበር አባ?
ሄሎ አቤት አቤት ይሰማል።
ይሰማል? አ?
አዎ ይሰማል።
ይህን ሁለት ሺ እና ሶስት መቶ ውስጥ አድርግቼ ከትናንት ወዳይ ይህን October አንድ እሺ
እስካሁን አልገባም። ትላንት ሙሉ ዛሬ ሙሉ ሪፖርት ያገባ ሁለት ሺ እና ነው።
ሶስት መቶ ብር ነው ያልከኝ?
አዎ
እሺ ንገረኝ እ፣ አንድ የቤት ቤት ቁጥር ነባ
አስራ አምስት አስራ አምስት እሺ
ዜሮ ዜሮ ዜሮ ዜሮ ቅድም ደውለህልን ነበረ?
አዎ ተደወለ እሺ ንገረኝ እሺ የቤት ቤት ቁጥር ነባ ዜሮ ዜሮ እሺ
ስልሳ ስምንት ዜሮ አንድ
አዎ ባለ እንዳለ የተ- የማሳወቂያ list ውስጥ ወይም ያሳወቅናቸው እ፣ የ transaction list ውስጥ ያንተም ቁጥር አለ እያየሁት ስለሆነ ነው አሁን እና ተራ በተራ ነው እየመለሱልን ያሉት SantimPay ዎች ማለት ነው። ለሳ- ለ SantimPay ያሳውቀንላል ያንተ ከዛስ ምን አለ?
እኮ እስካሁን ድረስ እየመለሱልን ስላልሆነ ነው ያው ተራ በተራ ስለሆነ የሚመለሰው አባ ያንተ ብቻ አይደለም እኮ ችግሩ እም የብዙ ሰው transaction ነው እስካሁን በእነሱ በኩል ሁሉ የተደረገው ማለት ነው። የ system ችግር ስላጋጠማቸው እና ለዛ ነው ትንሽ ታገሰን እና ያንተም በተራ ሲደርስ እንትን ይሉልሃል። እሺ
ተራ በተራ የመለሱ ነው።
አዎ ተራ በተራ ስለሆነ ነው የሚመልሱት እና በጣም ብዙ ሰው ነው ያለው ያንተ ብቻ አይደለም።
ስንት ሰው አምሳ ሰው ይሆናል?
እ፣ ከዛ በላይ ሊሆን ይችላል አባ ው- deposit ብቻ አይደለም withdraw ም ነው እና withdraw ብቻ አይደለም ያንተ እንደውም withdraw ነው አይደለ?
አዎ እነ- deposit ም ብዙ ስላለ ለዛ ነው ትንሽ system ኣቸው ችግር ስለገጠመው ነው። እሺ ትላንት ላይ ነው እኮ አዎ አባ ይኸውልህ ከትላንት ብቻ ሳይሆን ከትላንት ወዲያም ብቻ ሳይሆን ሶስት ቀን አራት ቀን የሚሆነው ሰው ነው እኛም ደውለን እያስተናገድን ያለ ነው እና ዛሬ እንመልሳለን ብለዋል። ያው እ፣ ዛሬ እየመለሱልን ነው። ያንተ ላይ እስኪደርስ ትንሽ ትታገስን እንጠይቃለን። እሺ ተተ- ስለደወልክ እናመሰግናለን። መልካም ቀን